ኢትዮጵያ ፊኒሽ ነኝ በበኩሉ ጤና ይስጥልን።
ሰላም ናችሁ?
ሰላም እንዴት ነው?
አለን አለን። ጠዋት ደውዬ ነበረ እስካሁን የመጣ ሰው የለም። እነ ምንድነው?
ለጥገና ምን አሉኝ?
ለጥገና ጠዋት ደውዬ ነበረ እስካሁን ማንም የመጣልኝ የለም።
እሺ እመኛችን ቢጃይ ዲዮትን ልቀበለው።
እሺ አርባ አምስት አርባ ሰባት ሀምሳ አራት ሀምሳ ሶስት አርባ አምስት አርባ ሰባት
ሀምሳ አራት ሀምሳ ሶስት ሃምሳ አራት አምስት እሺ ጠዋትም ደውዬ ነበረ። ከጊዮርጊስ ውጭ ደግሞ ሌላ ምርት የለም። ሌላ ፍሪጅም የለም።
እሺ ደንበኛችን የተመዘገበውትን ሌልና የተመዘገበለትን ምላሽ ሰጡታለሁ። ስንት ሰዓት አካባቢ ነበር የደወሉት?